ጤና ይስጥልኝ ማን ይባባል?
እግዚአብሔር ይመስገን። አንድ ዲፎርድ አይቼ ዲፎርድ አይቼ ነበር።
ሁለት ሺ ስንት?
ሁለት ሁለት ሺ ሁለት እሺ አለን።
እና ደግሞ ስታስተዋውቅ ማለት ነው አባዱላ አይቼ ነበረ
እሺ
አለ እሱ ምን አይነት ከነ ይሄኛውን እንኳን ፖስት የሆነ ሲልቨር ነገር
አባዱላ አዎ፣ እዛ የእንትኑ የእንትን ያለው ፓስተር
እኮ ፓስተር ብራንች ላይ አባዱላ ያለን ካርቦን ከላል ነው አባት ዶልፊን ካርቦን ይሆናል ከለር ነው ያየሁት አይደለም። ኦኬ ካርቦን ደም እንትን ሰማያዊ ነገር ሰማያዊ አዎ።
ጠቆር ያለ ጠ- ሰማያዊ አዎ፣ ሞዴሉ ስንት ሞዴል ነው እሱ?
ሁለት ሰባት ማኑዋል ነው አውቶማቲክ?
ም- ይጠብቁኝ ም- manual ነው አባት
እ ማንዋል ማኑዋል ስንት ነው ሶስት ነጥብ ሶስት
እ
ሶስት ነጥብ ሶስት ሶስት ሚሊዮን ሶስት ሶስት መቶ ሺህ ከሶስት ብር ስንት ይመቻቻል? ባንክ
አንድ ሚሊዮን አንድ ሚሊዮን ሁለት ከሶስት cash ማለት ነው አዎ አንድ ሚሊዮን
እኮ ሁለት ከሶስት cash ማለት ነው አዎ አለ።
እንደዚህ- አሁንም መኪናው አለ አዎ አለ።
መጥተው ማየት እሱ ይችላል ሊስት ነበረኝ እኔ እጄ ላይ እመጣለሁ።
እሺ እሱን ሸጬ ልምጣ ወይስ ታዩታላችሁ እዛው?
ይዘውልን ይምጡና እኛ እንያው እኛ ዋጋ እናውጣለትና
እዛው ፓስተር ስለሚያስጨምሩት ከሆነ ይጨምራሉ።
አ እኮ እንደዛ ነው ያሰብኩት እኔ።
በቃ እኮ ይዘውልን ይምጡ ፓስተር branch ላይ እሺ ሰኞ ሌላ ይችላሉ።
የለም አለ አባዱላ ዛሬ አልችልም። ለዛ ነው በቃ ሌላ አለ ሰኞ አባዱላ አዎ አሉን ይምጡ ይዘው እዛው እዛው።
ፓስተር branchአችን ላይ አለ። አዎ እሺ እሺ እናቴ እሺ